ሄሎ ጤና ይስጥልኝ መሰረት ነኝ።
መሲዬ እንዴት ነሽ?
እግዚአብሔር ይመስገን።
እሺ order complete በይልኝ።
አ- አራት ቢሆን ደስ ይለኛል። ሄሎ ሄሎ order complete በይልኝ።
እሺ order number ንገረኝ።
ሀምሳ አምስት ዜሮ አንድ
ሀምሳ አምስት ዜሮ አንድ አዎ፣ ስምህን complete።
ንገረኝ።
ናትናኤል
ናቲ እሺ ልላለሁ። ናቲ ማን ነው ግን? የአባትን ንገረኝ።
ግርማ ግርማ ናትናኤል ግርማ እሺ ኮምፒውተር ልላለሁ። እሺ ናቲ እሺ ናትናኤል እሺ